Hello
አንዴ ከይቅርታ ጋር ቃል ኪዳን ነው አንዴ
ቃል ኪዳን እሺ
ደግሞ ካርድ ሊገዛ ደግሞ ትገኝ
Hello
Hello እሺ ቃል ኪዳን ነው የምልርደው
አሁን ገፊ ነበር እጄ ነው እዛ ማወጣው ወይስ ዳቦቻ
መልሰውም ዲፕ- ዲፖዚት ማድረግ ይችላሉ
ወዴት ወደ ራሱ ወደ ቤስት ቤት አካውንቱ
እንዴት ነው ማድረግ
እሺ አካውንት ሂስትሪ የሚለው አለ አይደለ
አካውንት ሂስትሪ እሺ
እሱ ላይ ገቡና ሂስትሪ ከሚለው አጠገብ ቮቸር ሂስትሪ የሚል አለ
ሂስትሪ ከሚለው አገንደ ቦታሪ
ከዛ የመቼ ነው እ፣ መቼ ነው ያዘዙት ቮቸሩ ትናንት ስለዚህ የትናንትናን ቀን ያስገባሉ ሁለቱም ላይ